Edge on. Connected. እየጠራ ነው። እስካሁን አላነሳችም። ነው
አቤት ሰላም ነው። ምህረት እኔ ነሽ። ከቤት እግዚአብሔር ነው የምደውል።
እሺ
ሄሎ ምህረት፣ ወይ እንዴት ነሽ?
ሰማ
አዎ፣ ምን ሆኖብሽ ነው?
እንትን ሪች ምንድን ነው ራይል እንሻ
አይ ቤቲ ነኝ።
እሺ ከላይ ኢንድ ባላንስ እና ያኛው አይገናኝም ብሩ እኮ ነው ያልኳት እንግዲህ አዎ።
ሲላችሁ ነበር አይደል ማኝ እኮ በ cashier ስድስት ነው የገባሽው አይደለ? የአሁኑ cashier ስድስት ነው የሚለው።
አዎ አዎ እና እኔ ደግሞ ልኬልሽ ነበር እኛ ጋር ያለውን balance፣ እኛ system ላይ የሚያሳየውን balance ልኬልሽ ነበር።
እኮ እንደዛ አይደለማ ብሩ ነው እያልኩሽ ያለሁት እኔ ደግሞ ይሄ በጣም ለብዙ ጊዜ የተደጋገመ ነው ያለው እስካሁን ካሸሮችን እያስከፈልኩ ነው
OK system ላይ የሚያሳያችሁና እናንተ እጅ ላይ ያለው የተለያየ ነው።
አዎ በቃ የሆነ የሆነ ሰዓት እንደዚህ አይነት ነገር አለ ለምንድን ነው እኔ ከላኩልሽ ጋር compare አድርገሽዋል?
ይልሽ አንቺ የላክሽው የለ- ከስር ያለውን ነው end balance የሚለውን ነው እኛ ደግሞ ያየን ሂሳብ የምንቀበለው የላይኛውን ነው ልጆቹም የሚሰሩበት የላይኛውን ብር ነው አሁን end balance እና ከላይ ካሸሮች የሚያዩት ሂሳብ አይገናኝም
OK የተለያየ ነው።
አዎ ሁለት መቶ ብሩ ከየት እንደመጣ አይታወቅም እሷ ሰባ ብር ሰምታ ሁለት መቶ ሰባ ብር ብሏል
አሁን የትኛው cashier ነው ያልተመሳሰለልሽ? cashier ስድስት cashier ነው?
ስድስት cashier አሁን ስድስት የላኩልሽ አዎ AnyDesk የላኩልሽ እሺ ቆይ check አድርጌ ላሳውቅሽ።
እሺ